ሌላ ያብባል አቤት
ቤቲ ነኝ።
ወየ ወየ ከቤት ቤት ነው የምደውልልህ።
አወኩሽ እሺ ይኸውልህ፣ ልክ ነህ። ብሩ አልገባልህም። እሺ check ሲደረግ አልገባልህም፣ ግን ከኛ ሳይሆን ከአማራ ባንኮች ከአማራ ባንኮች ነው ስህተቱ። ማለት revert አድርገውት ነው እነሱ። ስለዛ ምን የቻፓ ፋይናንስ አሁን ይደውልልሃል። እሺ ስልክ- ስልኩን ስጠ- ስጡኝ ብለ- ብ- ብሎን እ፣ ስልኩን ሰተነዋል። የቻ- የቻፓ ፋይናንስ ይደውልልሃል፣ ወደ ሌላ ባንክ ያስገባልሃል። እሺ ወደ አንተ ደው- የአንተ ባንክ ሆኖ ወደ ሌላ ባንክ ማለት ነው።
አሁን ነው የሚደውሉልኝ?
አዎ ስልኩን ስጥ ላኩልኝ ብሎ ልኬለታለሁ። እስኪደውልልህ ጠብቀው እሺ።
እሺ ከዛ ከእሱ ጋር ነው የምትጨርሱት ያለውን ነገር እሺ። ያብባል በቃ እኮ ከደወለልኝ እሺ አዎ ይደውልልሃል። ላይ ተቀብሎናል ስልክ ለዛ ነው።
እሺ እሺ እሺ ያብባል።
እሺ፣ ቤት አመሰግናለሁ።
ችግር የለውም እሺ።
እሺ